ሄሎ
ሄሎ ይመስልሽ
ስልን ሰላም ናችሁ?
እግዚአብሔር ይመስገን።
ይህ ድንቅ ታሪክ ለማካፈል ነበረ።
እህ የአንድ ሰው ህይወት መቅረብ
እ?
የአንድ ሰው ህይወት ላይ ነው መቅረብ የምትፈልጊ?
አዎ
እሺ ስምሽን ማን ልበል?
ወንድሜን በማስመዝገብ ነበረ ይቻላል?
ይቻላል ግን እሱ ማለት አስተማሪ ለሰዎች የሚያስተምር ታሪክ አለው ብለሽ ታምኛለሽ?
አዎ እንደዛ ብዬ ስላ- ስላሰብኩ ነው።
እህ ማን ልበል ስሙን ንገሪኝ እሺ?
አክሊሉ መኮንን
ስልክ ቁጥር 09
የእሱ ርዕስ እኔ
የእሱ ነው።
ሰባ ዘጠኝ እህ
ሰላሳ ዘጠኝ እህ ሰላሳ አምስት ሰላሳ ስምንት
79 39 35 38 ስምንት አዎ አክሊሉ መኮንን ታደሰ ነው የሚባለው ከየት ነው የደወላችሁት?
ከአዲስ አበባ።
እሺ እንደውላለን። ንገሪው ለሱ
ለማን ልንገረው?
እንዳስመዘገብሽው ማለት ነው።
እሺ
እሺ መልካም ቀን።